ጤና ይስጥልን አቤት ዋሽንግተን ነው የምንረዳዎት
ከአንገት በላይ ህክምና አላችሁ እንዴ?
አለን አዎን ነው ሰኞ ሮብ አርባ አለን እ? እ?
ሰኞ ሮብ አርብ አስራ ሁለት ሰዓት
ከምን ሰኞ፣ ሮብ፣ አርብ።
አዎ እሺ፣ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን